ገርጂ ብራንቻ ሄሎ፣ በጽሀው ኮምፒውተር አገናኘኝ ብዬ።
አገናኛሽኝ? አይ እኔ ያልኩት ነበር። ላገናኝሽ?
አዎ እዛው ነህ?
አዎ።
እሺ አገናኘኝ።
ሄሎ ሄሎ ናሽ? እሺ ከቢዩ ነበር የደወልኩልሽ በዘጠና ሶስት አርባ ዘጠኝ ስልሳ አንድ order አልደረስ ዘጠና ሶስት አርባ ዘጠኝ ስልሳ አንድ hello
አርባ ዘጠኝ ስልሳ አንድ አገኘሁት አለ ታቀብላችኋል order
አለ ግን አንድ ላይ ነው ያዘዘን ሰውዬው ከዛ አንድ ላይ ነው የታዘዝነው
ማለት ሶስት አንድ- percent አንድ ላይ ነው የታዘ- የታዘዝነው እሺ ይሄ order ነበር ግን አለ special burger ነው አይደለ አለ አለ መኖርም አለ ግን አንድ ላይ ነው ያዘዘኝ ለዛ ነው እሱ አይደለም ያልኩት ልጁ
እሺ ለማንኛውም ምን ያህል ደቂቃ ይፈጃል special burger ኡ ይሄዳለት ለሱ ያኛው ለ- ለሌላ ነው የሚመጣው
አንድ እስቲ ሌሎቹ ሌላ order ንገሪኝ ሌላም አለ የዚህኛውን ለዚህ ስጪው
እሺ ዘጠና ሶስት አርባ ዘጠኝ ሰባ አንድ ስልሳ አንድ ስልሳ አንድ
እሱ ይሄ- ሌላኛውን ነው ያልኩሽ ያማ ልክ ነች ስልሳ አንድ ነው እሺ ያኛው ስንት ነው
ይሄኛው ደግሞ አርባ ዘጠኝ ሰባ አንድ ሰባ አንድ jumbo በርገርና special ፒዛ።
በቃ እሺ ስለዚህ ሁለቱም የተለያዩ drive አይ የዚህኛው ይሄ ብቻ ነው special በርገር ብቻ ነው የዚህ ልጅ በዚህ order ነበር ይሄኛው ለዚህኛው ልጅ ስጩ special በርገሩን ብቻ በሌላ order ደግሞ ሌላ order እንደተባልሽው ማለት ነው
አይ ሰውየው ሲያዘኝ አንድ ላይ ስላዘዘኝ ነው። ለዛ ነው ይሄን ወር እሺ።
ሳልነግረኝም ያንኛው ወር ለብቻ አልነገረኝም። ለዛ ነው በቃ እሺ እሺ ለዚህ ይሄን ስጩ እሺ thank you ምን ያህል ደቂቃ ግን ይፈጃል አስር ደቂቃ በቃ ጨርሰናል። እሱ እናወጣለታለን።
እሺ እሺ እሺ ቻ እሺ thank you